እሺ አስቴት አሳውቄሽ ነበር። ሰላሳ አራት ሀምሳ
ሰላሳ አራት ሀምሳ ስምንት ሀምሳ ስምንት
በርገር ቤዝ አልደረሰም ብዬሽ።
Okay እሺ። ማን ነበር? ሰኢድ ነህ?
አዎ አዎ።
እሺ ሰኢድ፣ አሁንም አልሰጡህም?
አረ ምንም እዚህ ያው ከአስር በላይ driver አለ። ምንም በቃ አልቻሉም።
እሺ በቃ ውጣ።
ይቅራ። አዎ እሺ።
አህ አህ አህ። ስንት ነበር order ኡ? ሰላሳ አራት ሀምሳ ስምንት አዎ ሰላሳ አራት ሀምሳ ስምንት በቃ እሺ እሺ አስቴት ቻው